መዝሙር ሰብዓ ወተስዓቱ ኖላዊሆሙ ለእስራኤል አጽምዕ ስለ መቃብያን ተናግሮታል የአባቶቻቸው የትሩፋንንም ያዘክራል የጌታም ነገር አለበት የእስራኤል ዘሥጋ ጠባቂ የምትሆን አቤቱ ስማ አጽምዕ ያለውን ይግለጠው ዘይርእዮሙ ከመ ኀበአ ዮሴፍ ዘትርእዮሙ ሲል ነው የዮሴፍ በጎች በግብፅ ይጠበቁ እንደነበር የእስራኤል ዘሥጋ ጠባቂ ስማ ዘይነብር ዲበ ኪሩቤል አስተርአየ ኖላዊሆሙ ለእስራኤል አጽምዕ ቢሉት በኪሩቤል አድሮ የሚኖር እግዚአብሔር መጣሁ ደረስሁ